hello ብር ወደ ንግድ ባንክ transfer ማድረግ ፈልጌ ነበር።
እሺ አንድ መስመር ላይ ጠብቅ። hello
ሄሎ፣ እሺ
እሺ
እሺ፣ ሰላም ምን ልርዳህ?
ወደ ዊዝ